Hello አቤት፣ ሰላም ነው አለሁ። እግዚአብሔር ይመስገን። እንዴት ነሽ? አለን እንትን ጃሩ ምን መሰለሽ፣ በፊት ወርቁ የሚለው ወርቁ አንድ የሚለው create ተደርጎ ነበር ነው እሱ ላይ ልጁ በፊት በሚሰራበት እሱ የሚሰራው Best ነው ልጁ አሁን አሁን ከኔ የሚቀበለው ማለት ነው። እና እሱ ጋር ያለው ያው ስድስቱ ሻና keno ምናምን አለው ጎን ላይ ምን መሰለሽ የደቂቃ ልዩነት አለው። እሱ ጋር በቲቪው አምስት ሶስት ደቂቃ ነው የሚያልቀው፣ ይሄኛው ግን አምስት ደቂቃ ነው የሚያደርገው። ደግሞ የ keno ልዩነትም አለው እና የ frequency ልዩነት አለው እንዴ አላቸው አሉ አሉ እንዴ ወይስ ፎቶ በላኩልሽ create አደርግልኛለሽ። አንድ user ምን አልሽ? ምን ምን ምን Best Games HD የሚል አለ አይደል?
ምን ጌጅ ነው ያልሽው?
Best Games Best Games አይሰማም?
Best Game የሚለው አዎ፣ እሺ፣ እሱ ነው መሆን ያለበት። ቲቪ ላይ የምትከፍተው
okay፣ Best Game የሚለው ነው መሆን ያለበት።
አዎ፣ Best Games HD የሚል አለ። frequency በዛው install ካረጋችሁበት በኋላ አዎ፣ በለዛ ይመጣል። እሱ ነው መሆን ያለበት። እሱን check አድርገው እንጂ ቅድም ሰዓት ተስተካክሎ ነበረ።
Okay፣ ሰዓት ተስተካክሎ ነበር።
አዎ፣ አዎ።
Okay፣ እስቲ እሱን frequency ውን እና ሲሙን እስቲ በቴሌግራም ወይ ጻፍልኝ። እሺ፣ እሺ፣ እሺ፣ እሺ።
እሺ